ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳው?
አዎ ቴሌግራም ላይ አሁን check አድርገው message እናንተ ልክ ያለው ምንም ምንም አልገባም እስካሁን እ deposit አድርገህ ነው
እ deposit አዎ።
አድርገህ ነው አልገባልህም?
ማሰ- አም- አይ message ላክሽ እኮ አንቺ
ምን message ላኩልህ?
done ገባ ገባ check አድርገው message ገባኝ done ስንት ብር ነበር
ሰማንያ ብር ልክ ማንም- አለው እኮ ማሰች ቴሌግራም እኮ ማን ነው ያወራክ? እኔ አይደለሁም ማ ያወራህ?
መሐመድ መሐመድ ሌላ ሰው ነበር ስንት ሰው ይይዛሉ እና እም፣ እሺ እስቲ ንገረኝና እኔ ቼክ ላድርግልክ።
ዘጠኝ አስራ አምስት እሺ
አሁን ዜሮ ዘጠኝ ሀምሳ አምስት ዜሮ አይ አምስት ሰርስቴን አር ሰርስቴን አር ዘጠኝ ዘጠኝ ዘጠኝ አስራ አምስት እሺ ዘጠኝ ዜሮ አምስት ሀምሳ አምስት ሀምሳ አምስት
አርባ ዘጠኝ ሰባ ሁለት አርባ ዘጠኝ ሰባ ሁለት እሺ ትንሽ ጠብቀኝ።
አራት አራት October ነበረ።
October አራት አ ነው deposit ያደረግከው እስካሁን አልገባልህም?
አ በሳንቲም ፔይ ነው ወይስ በሰማንያ ብር ነው?
አ አሁን እስቲ account እንዴ ካርጋ አሁን አዲስ የገባልህ ሰማንያ ብር አለ። አሁን አሁን አሁን አሁን ሰማንያ ብር ገብቶላል account ላይ።
check check አድርጌ አ።
የለውም።
አይ check አድርገው አሁን
አይ አሁን ነው የገባው። like አሁን ነው ከሰላሳ ሁለት ላይ የገባልክ። check አድርገውና መልሰህ ደውልልኝ። አይ